ሄሎ
ሄሎ አቤት አቤት ጤና ይስጥልኝ።
ጤና ይስጥልኝ እሺ አብሮ ይስጥልን። ወደ Flintstone Homes ነበር የምደውልልዎት።
እሺ እሺ አቶ ግርማ?
አዎ ነኝ ነኝ።
እሺ እሺ፣ ሰላም ነው?
ሰላም ሰላም አቶ አለ።
ብሩክ ነህ አዎ ብሩክ ነኝ ብሩክ ነኝ።
እሺ እንደምን ነህ እሺ፣ እግዚአብሔር ይመስገን ሁሉ ሰላም።
ሁሉ መልካም ሁሉ መልካም አ፣ የሚቀጥለው ሳምንት ብቅ እላለሁ ብሎ ነበረ ለማስታወስ አዎ።
ነበር የሚመቾት ከሆነ ብዬ ነው የደወልኩት።
እ፣ አዎ ትንሽ የሆነ መኪናም እክል እንትን ስላለኝ እሺ።
ለመንቀሳቀስ እ፣ ሊሚት አድርጎኛል እ፣ መልካም አዎ ለዛ እሺ።
ነው እንትን የተመቾት ቀን በቃ ብቅ ማለት ይችላሉ። እስከ አርብ እስከ እሺ።
ቅዳሜ ድረስ ክፍት ነው ቢሯችን። የተመቾት ቀን እሺ።
ብቅ ይበሉ።
አላልኩም። መልካም እሺ አቶ ግርማ መልካም።
እሺ እሺ፣ መልካም ቀን እንለው።
አመሰግናለሁ። እሺ፣ መልካም ነው። ሰላም መልካም